ጤና ይስጥልኝ ሁሉ ስፖርት ነው ባኮምልድ ነው።
አብረን ስለን ከቴሌብር deposit ለማድረግ እምቢ ብሎኛል።
ምንድን ነው እምቢ ያሉት?
deposit ለማድረግ እኔ ተ- ከቴሌብር ወደ ሁሉ ስፖርት deposit ለማድረግ
እሺ ምንድን ነው ሶስት ነገር ነው አይደለም ያመጣሉት።
አዎ መጠ- መጨረሻ ላይ ሶስተኛ ላይ ያለችውን ይጫኑ።
እሱንም verification code ብሎ ይጠይቃል። እኔ እሱን ሲያስገባ እኮ get code የሚለውን ይጫኑት። ስልኮትን ካስገቡ በኋላ get code የምትለውን ይጫኑ።
ሀ get code አዎ እሷን ሲጫኑ ከቴሌ OTP code ይልክሎታል።
ሀ ይልካሉ። አ?
አዎ የተላከልዎትን OTP code verification code የምትለዋ space ላይ ያስገባሉ።
እሺ ከዛ እዛ ካስገቡ በኋላ PIN ኦትን አስገብተው ኔክስት ማለት ነው።
እሺ እሺ
እሺ